ሄሎ ሄሎ
ወዬ መሰረት ነኝ የምታዘዝህ
ሰባ አምስት ዜሮ አምስት
ሰባ አምስት ዜሮ አምስት ምን ሆነብህ?
አልደረስም በእናትሽ ቅድምም አሳውቄ ነበር የቻኔሎ ቻኖሌ ነዋ ገዛልኝ አዎ እኮ ከቻኖሌ ጥለን እንደማንወጣ ታውቃለህ። ጠብቀን ይዘን ወተን ነው የምንሰራው።
ነው እንዴ አዋ አታውቅም እንዴ እስከዛሬ?
እኔ አላውቀውም አይ በቃ ጓደኛህን ጠይቅ። እንደዛ ከሆነ ከቻኖሌ ኦሎምፒያ አይደል ያዝከው?
አዎ አይ ይዘህ ስለማታውቅ ይሆናል ምናልባት። ግን ከቻኖሌ ጥለን አንወጣም። እሺ ከቻኖሌ እና እና?
ከ international ሆቴሎች ጥለን አንወጣም። ጠብቀህ ይዘህ ወተን ነው ለ customer የምታደርሰው።
እሺ
እሺ እሺ ገዛ